hello hello ዘጋብኝ። ታ ኔትወርክ ነው መሰለኝ። እሺ ነው መሰለኝ። አዎ። email address ሽሉታል።
እሺ ዋጋ አልነገርሽኝም።
ኦ ዋጋው ሶስት ሺ ስድስት መቶ ማለት ለአንድ ልጅ ሶስቱንም ወር ደግሞ በአንድ ይፈልጋለሁ ካልሽ ደግሞ አንድ percent ቅናሽ አለ።
ለአንድ ወር ነው። በአንድ ወር ማለት ስንት ቀን ነው የሚማሩት? አ- አራት ቀን ማለት ነው።
አራት ቀን አዎ፣ አራት ቀን የሁለት ሰዓት ኮርስ
okay፣ በቃ እሺ፣ ቆይ ልደውልላችሁ።
እሺ እ- ኧረ እዛው- ሶስት ለሶስት ወር ከፈሽ ቅናሽ አለ አምስት percent
አዎ፣ አልችልም። ሶስት ወር መክፈል አልችልም
ኦኬ ብሎ በወር አንዴ ነው። እሱም ተወደደ።
okay የእንትን የስፖንሰር ምናምን ልንጀምር ስለሆነ ስፖንሰር ለመቀጠል እ- ፍላጎት አለሽ?
ማለት ለማሰባት?
በስፖንሰር?
አዎ አዎ ደስ ይለኛል ከተገኘ።
okay እሱን ነገር ልንጀምር ስለሆነ exactly ምን ላይ እንደሆነ አላውቅም። እንደዛ information ሽን ልውሰድና በስፖንሰር እ፣ አጋጣሚው እንትን ካለ ያንቺ ትጋለ እሺ ደስ ይለኛል።
እሺ ሳራ ነው የሚለው user name ትክክለኛ ስም ነው?
አዎ
ሳራ እሺ ኢሜይል ነበር email address
ሳራ ከማል
ሳራ ሳራ ከማል ሁለት አርባ ሰባት ሁለት አርባ ሰባት
ሁለት አርባ ሰባት
at Gmail dot com
at Gmail dot com ቴንክ ዩ ደውልልሻለን በቃ አመሰግናለሁ። እሺ እማዬ።
እሺ መልካም ቀን